አማራጭ ነበር ሳስበው እኔ እንዲያልሽ እንጂ እምቢ ስል እኔ እንዲላትረሽኝ ላይረሳሽ ጎኔ ላይረሳሽ እርግፍ አድርጌ አንቺን ለመርሳት ሊያልቻልኩኝ እርሳት ወሬ አይደበቅ አንቺን ጨክነሽ አልረሳሽኝ ፍቅሬ አልተውሽኝ እርሳት ታዲያ ካቃተው ልባችን መቅረት ብንወስን እርሳት ባለማስተዋል የሆነ ስህተት ሳንሰራ አንቀርም ያለያየን አይከብድም ወይ በልብ ያለን ሰው መርሳት? አይከብድም ወይ አይከብድም ወይ እስኪ አንቺን